ጭብጭብ እባክዎን
ሰላም ናት።
ሄሎ ወይ?
ሰላም አለን። ሄሎ ይመስገን። ሄሎ ይሰማል። እኔ የምልሽ እሺ ምን ቢቃዝ ይዤ ነበረ መቼ መሰ- ሰኞ መሰለኝ የላክ- ያዘዝኩት ሰኞ ነው ይሁድ ማታ
ኦኬ ነጭ ቆሻ ሽንኩርትና ቀይ ሽንኩርት አዝዤ ነበረ እና አልመጣልኝም እስካሁን።
ሰላማዊት group ላይ ነው እ?
ሰላማዊት group ላይ ነው አይደለም ተሊሌ በሚል
ማን በሚል ተሊሌ
ሰሊሌ እህ
ሰሊሌ ነው ያሉት ሰሊሌ ተሊሌ T E L L E።
okay okay okay እ፣ ነጭ ሽንኩርትና ቀይ ሽንኩርት አዎ ቆየ በሀያ አንድ በጣም በሀያ አንድ ነበር order ያደረጉት
አዎ ይሄ location በኋላ የት አካባቢ ነው ይቅርታ ቆየ
ኮዬ አዎ okay ኮዬ ሽንኩርት እንኳን አልነበረም ብሎኝ ነግሮኝ ነበረ ትላንት።
ነጭ ከትላንት ሽንኩርቱ ወዲያ። አዎ ነጭ ግን ሽንኩርቱ?
ማታ ደግሞ መጥቶልኛል።
እም፣ እ፣ የነ ቀይ ሽንኩርቱ ስላልመጣልኝ እኔ ደወልኩ። confirmation code መጥቶልኝ ነበር ነጭ ሽንኩርት።
okay እዚህ ጋር driver assign እንደተደረገለት ያሳያል ነጭ ሽንኩርቶቱም
ቀይስ
ሀያ አንድ order የተደረገ ግን ቀይስ
ቀይ ሽንኩርቱ ምን አንድ driver ነው ይዞት የወጣው አንድ driver ነው assign የተደረገው ቀይ ሽንኩርቱም እንደዛው
መቼ ነው የሚመጣልኝ ታዲያ?
okay ዛሬ ይመጣል assign ስለሆነ እዚህ ጋር ይጠብቁ ዛሬ እሺ በቃ እንትን በይልኝ በእናትሽ። ሶስት ቀን ማለት እኮ ብዙ ነው አይደል?
ገባኝ አሁን ቆያችሁ እ?
አሳውቃለሁ በጣም ይቅርታል እሺ እሺ
እሺ ማመገን እሺ